ሄሎ አቤት ሄሎ ሰላም ሰላም ጤና ይስጥልን ቤተሰብ አብሮ ይስጥልን።
እሺ ሰላም።
ምን ልርዳ እንትን አለ ነበረ ኦንላይን የሆነ የ- የቦነስ እንትን ነበረና
ትኬት ነው
ኦንላይን ላይ ኦንላይን ስፖርት ማለት ነው።
እሺ ትኬት ስፖርት ላይ ነው
እ ቢስ ቢስ ስፖርት እሺ cashier ኮዷን ትነግረኛለህ እንደዛ ሳይሆን እንትን ነው ሁለት double እየቆረጠብኝ ለምሳሌ ባለ- በሀያ ስቆርጥ እየሰማሽ ነው ነህ እ ምን አልከኝ
አንድ አንዴ ስቆርጥ ማለት ነው እሺ ከቦነሱና ከዋናው account ሁለት ጊዜ ይቆርጣል ማለት ነው።
እስኪ account ን check ላድርግልህ ይሄ ነው ቤተሰብ ቁጥርክ አዎ በዚህ ነው
መቼ ነው እንደዛ የሆነብክ ዛሬ ሁለት ጊዜ እንደዛ ሆኖብኛል።
ምን ትኬት ስትቆርጥ ነው አዎ ቲኬት ለምሳሌ በአርባ አንድ ብር ቆረጥኩኝ ሰማንያ ምናምን ብር አር- ሰማንያ ምናምን ብር ቆረጠብኝ account ላይ ማለት ነው።
እሺ እስቲ check አድርገው በስንት መደበ ነው አንተ በሰማንያ
አይደለም በአርባ አንድ እና በሀያ
okay እሺ አዎ እዚህ የሚያሳየኝ በአርባ አንድ እና በሀያ እንዲ አንድ ተቆረጠብህ ብቻ ነው እና ከቦነሱም ይቆርጣል ከዋናው account ም ይቆርጣል እ ሲገባልክ ነው ነው ወይስ ምንድን ነው እ ከቦነሱ የምትለኝ ለምሳሌ በአንድ የወደቅኩበት ነበረ
እኮ እሷን እስቲ check ላድርግልህ የትኛው ትኬት ነው
ቲኬቷ ለውጣት ሰማንያ በሰ- ሰማንያ አምስት ብር ነበርሽ አጋጣሚ ከዋናው ስቆርጥ ከእሷ ላይም ይቆርጣል
እኮ እስቲ check ላድርግልክ እና ምን ልስጥሽ የትኛው ቲኬቷ ነው?
ትኬት ናት እንደሱ የቆረጠብካ
እ፣ ቲኬቷ ልስጥሽ እሺ ደግሜ ልደውል እሺ ይቻላል እሺ